Hello ሰላም ነው።
እግዚአብሔር ይመስገን። ምን ልርዳዎት?
ከጎሮ ነው የምደውልሽ። ነቲ ጃምቦ
እሺ፣ ምን ልርዳዎት? ደንበኛችን ድራፍት ይኸው ሁለት ቀናችን ነው መጥቶልን ያለ
እሺ፣ የ BGI ID ወይም መለያ የ CN number ነው የሚነግሩኝ።
CN number አዎ፣ ሶስት ዜሮ ሶስት ዜሮ ስልሳ ሰባት ስልሳ ሰባት አርባ አራት አርባ አራት ሁለት ዜሮ አራት ሁለት ዜሮ አራት እሺ ዛሬና ትላንት ነው ያልመጣሉት? ደመያችን አልመጣልንም።
ዛሬና ትላንት አልመጣልንም።
እሺ። ለመደወል ደውል እ፣ ሞክረው ነበር አከፋፋዮቹ ጋር
አልደወልንም የለም ምናምን ያሉ ተቀያይራ
እሺ። ቅሬታውን መዘግባለሁ። መስመር ላይ ጠብቁኝ። መሲ ጃምቦ ነው። የት አካባቢ ነው የሚገኙት?
ጎሮ ጎሮ ጎሮ ልዩ ቦታው ስም አለው ሌላ
ጎሮ አደባባይ ነው አካባቢ ነው።
ጎሮ አደባባይ አካባቢ ስሞትም አልበል
ሞላ
እሺ ሞላማ
አለም
ስልክ ቁጥር በዚህ በደወሉበት ልመዝግብልዎት አ
እሺ ደንበኛችን መ- ቅሬታውን መዝግቤልዎታለሁ ለሚመለከተው ክፍል አስተላልፌያለሁ የሚመለከተው ክፍል እ፣ መፍትሄ ይሰጡታል እሺ ሌላ የምንረዳዎት ነገር አለ
አይ ሌላ የለም። ያው ምርት ሌላ ምርት ስለማንይዝ እንዲመጣልን ነው። ድራፍትም ቢራም የለም አሁን
እ፣ ቢራም በፕሮግራሙ መሰረት አልመጣሉት ቢራም አልመጣልንም።
መቼ ነበር ፕሮግራሙ የእርስዎ የእኛ ፕሮግራማችን ረቡዕና ቅዳሜ ነበረ።
አሀ፣ ዛሬ ቅዳሜ አልመጣሉት ዛሬ አልመጣልንም።
እ፣ ቢራው ምናልባት እስከ ከሰዓትም ሊመጣ ይችላል። ይጠብቁ። ካልመጣ ነገ ይደውሉልን። እሺ፣ የድራፍቱን መዝግበን። እሺ፣ ሌላ ምረዳት ነገር ከሌለ ስለ ደወልን አመሰግናለን። አገልግሎት ያሉትን ሀሳብ አስተያየት ከሚሰሙ ድምጽ ባላስቀምጡ መልካም ቀን እሺ